ጤና ይስጥልኝ። ችብችብ
ሄሎ ሄሎ፣ ጤና ይስጥልኝ።
አሁን ሄሎ።
ደውዬ ነበርና አሁን ደው ተቋርጦ ነው መሰለኝ።
እሺ፣ ምን ነበር?
መሰረት ሞላ ሪሰንቱ አልተደረገልንም ቆይቷል።
አሁን አሳውቀው ነበረ።
አዎ ማለት አይ እያወራኋት እሺ፣ ቆይ ልዩ ላይ አንቺ መስ አላውቅም አለው ነው እንግዲህ ሳንጨርስ ተቋርጠ ምን ይሁን? እሺ፣ fail አድርጎ ነው ወይ?
fail ሆኖ ሳይሆን location ችግር አለው ብሎ አመት መሰረት ሞላ መሰረት አዎ ወይ
አሁን በደወሉልኝ ስልክ ቁጥር አይደለም አይደል?
አይደለም አይደለም አዎ በመሰረት ነው መሰረት ሞላ ስልክ ምን አልሽኝ?
ስልክ ቁጥሯን ይንገሩኝ።
ዘጠኝ አስራ
hello አስራ ሶስት እሺ፣ አስራ ሶስት አስራ አራት
እሺ፣ ዘጠና ሰባ ይዘሻል
ዜሮ ዘጠኝ አስራ ሶስት አስራ አራት ዘጠና ዘጠኝ ሰባ አይደል ያሉት?
አሀ
ከዚህ በፊት አሳውቀዋል።
አዎ
አስቸጋሪኝ ከሆነ መልሰውልን።
መቼማ hello ወይ ምን አልሽኝ?
system እያስቸጋሪኝ እሺ።
ስለሆነ መልሼ ልደውልልዎት።
እሺ እሺ እሺ